ስችል ሄሎ ሄሎ ሄሎ፣ አቤት፣ እሺ፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ቺፕቺፕ ነው እንዴ?
አዎ ነው።
okay፣ እቃ order አድርገን አልመጣልንም ነበር።
እሺ፣ መቼ ነው order ያደረጉት?
ሮብ ዕለት እ፣ ሮብ ማክሰኞ፣ ወይ ሮብ ወይ ማክሰኞ።
አልመጣልዎትም?
አዎ፣ እስኪ ስልክ ቁጥሮትን ንገሩኝ።
ሰላሳ አራት ሰላሳ አራት እሺ፣
አርባ አራት ዘጠና ስምንት ሶሪ
እሺ፣ ይቅርታ አንዴ ይደግሙልኛል።
ሰላሳ አራት ሰላሳ አራት እሺ፣
አርባ አራት ዘጠና ስምንት
ምን ነበር product ኡ?
ቲማቲም
okay፣ አልመጣልዎትም። 18 ኪሎ ነው፣ አዎ አልመጣም።
አልመጣማ።
የት ነበረ location የሞሉት?
እዚህ ወሎ ሰፈር ቴሌ ጋራ ድምፅ አለ።
ነገ ነገ መቀበል ይችላሉ?
አዎ
ሰው ለነገ ላስገባው ወሎ ሰፈር ብዬ።
አዎ እሺ፣ እሺ፣ ነገ ይመጣልዎታል።
እሺ እሺ፣ አመሰግናለሁ።
አሜን። አሜን።
መልካም